hello
አቤት ጤና ይስጥልኝ ከቢስት ቤት ነው።
አቤት እሺ እሺ ዳንኤል ነኝ። ይኸውልህ new password የሚል አለ፣ repeat new password የሚል አለ አይደለ?
አዎ አዲስ password የመጀመሪያው ላይ ታስገባና
እደግመዋለሁ የሚለውን ራሱን ትደግመዋለህ። ከታች ደግሞ current password ይላል አይደል?
አዎ ይሄ አሁን የነበረውን ማስገባት የድሮውን ማለት ነው። የድሮ አዎ።
ከዛ change password ማድረግ
አዎ እንደዛ ስናደርገው current password የሚለው ላይ የተቀመጠውን እንትን ያነሰውና blank space ያደርጓል blank ብቻ ያደርጓል ቢ password ስትሰጠው ልክ ላይሆን ይችላል። እንዴት ነው የሰጠኸው password?
ቁጥርም ካፒታልም ድብልቅልቅ ማለት ነው small ም ያስፈልገዋል። small letter
እንትንሽ at እንደዚህ ልንገርህና እንደዚህ እሺ።
አድርገህ password ስጠይል የመጀመሪያዎቹን ሁለት ፊደል አድርጋቸውና የመጀመሪያውን capital letter ሁለተኛውን small letter አድርገው አ፣ ከዛ አምስት ቁጥሮች አስገብተህ መጨረሻ ላይ ደግሞ አንድ symbol ጨምርበት ወይ ኮከብ ወይ መሰላል ማለት ነው።
በቃ እንደዛ እኮ ነው ያደረኩት እንደዛ ነው ያደረኩት capital small አድርገህ ነው ያረከው።
አ capital small እዛ ቁጥር እዛ ደግሞ አንድ ምልክት symbol at እንደዛ የሚለውን ማለት ነው የድሮህን password ህንም አልተሳሳትክማ ስጽፈው።
አልተሳሳትኩም copy paste ነው ያደረኩት
በቃ እስኪ እንደዛ አድርገህ ሞክረውና በምን የምጠቀመው Chrome ነው።
አው ክሮሜል
Chrome ህን update አድርገኸዋል አይደል?
አዎ በጣም በቃ እሺ፣ እስኪ እንደዛ ሞክረ አድርገህ ሞክረውና ካልሆነ ደጋግመን ደውልልኝ።
ሞክረውና እንደውላለን እሺ፣ እሺ።
ስለደወልክልን እናመሰግናለን ኧረ ችግር የለም።
ስላለ